ምን አርቂሽ ነው የዘከሽኝ?
ብላክ ብለሽ ሳብተኛ
ሳብት ነሽ? ሳብት ከሰው ጋር አይገናኝም።
ኮራ ይላል።
ኮራ ይላል። ይመቻቸው።
ልሞት ነው እዚህ ብር ውስጥ አስቀምጣ።
ኧረ እኔ ራስ በርዶኛል። ብታይ እኔም ራሴ እንዴት ኧረ እንደቀዘቀዘኝ በስመ እኔ አብ።
ዛሬ አንቺማ ማውጣት አንቺማ ይሰራልሽ።
ሂተር የለውም። ዶክመንቱ ተበላሾ ግድግዳ ላይ ከሰቀልሽው ከሰካሽው ግ- የግድግዳውን ያቀልጣል። ይሄ ማከፋፈያውን ይፈልጋል። ይሄ የራሱ አለ። ተበላሽቶ አላስገዛም። የብርድ ለሞት ነው።
ኧረ በስመ አብ። ዛሬ ደግሞ ይረዳል።
እኔ ራሴ እንዴት እንደቀዘቀዘ ልነግርሽ። ካልሲ አድርጊ ምን ብዬ ነው ቁጭ ያልኩ። ደመ ቀሚስ ለብሼ መጥቼ
አዎ፣
ደህና ነሽ?
አለሁልሽ።
ጥፍት ስትይ ስዘጊ ነው የደወልኩት። ምን ላድርግ?
እ? አይ፣ አለሁ።
በግድ አስታውሱኝ እላለሁ ብዙ ጊዜ። እንደዚህ አይነት ባህሪ ያለኝ እ? እ? እ? ምን አልሽኝ? ይቆራርጣል ስልክሽ። ምን እንደሆነ አላውቅም።
ቢሮ ነኝ ያለሁት፣ ገብቻለሁ።
አይደል? አይ በቃ ይሁን። እሺ፣ እሺ፣ ቻው፣ እሺ፣ ቻው።
እሺ፣ ቻው።